ሄሎ
ሄሎ እየጠየኩልህ ስለሆነ ነው። እሺ
እሺ።
ደውልልሃለሁ። transaction number ኡ ነው የምታስገባው?
አይ መረጃው እንትኑን ይሄን ያህል ብር ክፈል ብሎ account ሰጥቶኛል። ግን ያንን ከከፈልኩ በኋላ ምንድን ነው የማደርገው ነው ቀጣይ ያለውን እንትን ስላላወቅኩ በምንድን ነው የቆረጥከው? በመንገደኛ ገና ስልክ ልቆርጥ ነው። አዎ መንገደኛ app ኡ ማለት ነው እኮ account number ኡን ኬት አገኘው?
ይሰጣል። ከታች አለው በዚህ account ምናምን አስገባ ብሎ አለው ከነዋጋው ደምሮ ይሰጣል። ከዛ በኋላ ግን የሆነች ክፍት ቦታ አለች። እሷ ምንድን ነው ማድረጋት?
አ፣ እሺ ቆይ አንዴ ደውልልሃለሁ።
እሺ